ቤታ ቤታ ቤታ ሄሎ፣ ሰላም ጤና ይስጥልን ርብቃ።
አብሮ ይስጥልኝ።
ከዊ ፕላስ ነበረ ምደውለው የእኛን አፕሊኬሽን አውርደሽ ነበር?
ዊ ፕላስ የምን አፕሊኬሽን ነበር? ምሳሌ ቁም ነው አይደለም፣ እም።
አፕሊኬሽን ቻሌንጅ አይተሽ ሊሆን ይችላል። ዊ ፕላስ
አላ- ሪፈራል አላ- ኮድ አጋርተውሽም ሊሆን ይችላል። ሊንክ ልከውልሽ
አይ አላወረድኩም።
በቃ። እሺ፣ አመሰግናለሁ።
እሺ፣ እኔ ወጣሁ።